ጤና ይስጥልን በሽታ ቤት ቤቴን የምልርዳው ሄሎ አብርሃም ይስጥልኝ።
ሰላም ጤና ይስጥልን በሽታ ቤት አለን አልሐምዱሊላህ። ደህና ምን ነበር? እሺ
አንቺ ደውል ነበረ ለምን አላት? ነገ ጠዋት ደውል አለ።
ምን አልከኝ?
ትናንት ከሰዓት ደውዬ ነበረ። ትንሽ ችግር አለ።
የምን ችግር?
ቼክፖይንት
እ ቼክፖይንት የፉትቦል ምን ሆነብክ?
እሱ ችግር ታውቃለህ። እኔ ስክስስ አደረገ ስልሳ ሺህ
ምን አልከኝ?
ስልሳ ሺህ ቼክፖይንት ስክስ እኔ ስክስስ አደረገ እሺ
ምን እስካሁን ብር ደረሱኝ። ከትናንት አንድ ሺህ ብር ነው አንድ ሺህ አንድ ሺህ ብር ነው የሚደርሳችሁ። እሺ ስልሳ ሺህ ብር ስለሆነ ጃክፖቱ ስልሳ ሺህ ብር ይገባል ማለት አይደለም።
እሺ
ስል- አንዳንተ አይነት ብዙ የቆረጡ አሉ ጃክፖቱን።
እሺ ስለዚህ የበሉትም ላን- ለ- ካንተ እኩል ይካፈላሉ።
እሺ ለዛ ነው። እሺ ምን አለ ምን አለ ረቤት አገል ምን አልከኝ?
አልሰማም። ምንድን ነው ምንድን ነው checkpoint አለ አይደለ?
ለአንተ ማለት ነው jackpot የቆረጡ ብዙ ሰዎች አሉ።
እሺ ከእነሱ ጋር ትካፈላለህ ስልሳ ሺህ ብር።
እሺ ለዛ ነው አንድ ሺህ ብር ገብቶልሃል።
አንድ ሺህ ገባ ገባ።
አዎ ስለዚህ እኔ checkpoint አንድ ሺህ አይነበርም።
አንድ ሺህ ነው የሚሆነው። ለግ- ለ- እንዳንተ የቆረጡ አሉ jackpot እንዳንተ የቆረጡ- ማለት ነው። ይኸውልህ jackpot አንተ ስልሳ ሺህ ብር ነበር አይደል የቆረጥከው?
አ እንዳንተ ደግሞ የቆረጡ ብዙ ነበሩና ለነሱ ትካፈላለህ። ሕጉን አንብበው ግባና። እሺ I am not understand. Can if I speak English, sister?
ሄሎ Hello. Ah, sister. Hello.
there are lots of people
Yeah. Hello. Yeah, sister.
እንትን አድርጌልህ ቴሌግራም ላይ ማለት ነው።
Hello.
አዋራን hello
Ah, can can you speak English?
ቴሌግራም ላይ ሶማሌኛ አዋራን። እሺ እነግርሃለሁ እዛ።
Ah, እሺ
my. Uh, I want to speak uh, some English to ask you some question by English.
እሺ አስክ ሚ
Uh, there is a, a what's called checkpoint. Do you know checkpoint for your Yes.
ge- for your bit?
የስ የስ Then uh, I mean, I think that the checkpoint is uh, uh, w- w- was uh, sixteen thousand one uh, one